ነው።
hello ሰላም ጤና ይስጥልን ቤተሰብ።
አብሮ ይስጥልን። እንዴት አደረ?
አለን ምን ልርዳ?
withdraw ብዬ ነበርና ዘገየብኝ።
እሺ ስንት ብር ነበር?
አርባ ሺህ ብር
ቤት ቤት ቁጥር ከይ ነው።
yes
እሺ check ላድርግልህ አንዴ ጠብቅ።
እሺ ውዴ።
ዛሬ ነው ያዘዝከው?
አ አሁን confirm በይል እሺ ሳሙኤል ደሱ ነው።
yes
confirm አርግ ይላል ይገባል። እሺ ትንሽ ጠብቀው።
እሺ እኔ ቆንጆ መልካም ቀን እሺ መልካም ቀን።